ሰላም ጤና ይስጥልን። ችብችብ እባክዎን ገብተው ሰላም እንትን ትናንት የታዘዘ ቲማቲም ሃይማኖት የሚል ማለት ነው። በዚህ ስልክ እሺ፣ መጨረሻ ላይ የገባው ሰው ማን ነው እንዴ? ሌላ ነው እንዴ? እስቲ ይልኝ።
ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አርባ አራት አርባ አራት ሰላሳ ሁለት ሰላሳ ሁለት አስራ አንድ ዘጠና ሰባት
ሃይማኖት አዎ፣ መጨረሻ ላይ አምስተኛ ላይ
የምን group ነው? የምን group የምን group ነው?
የቲማቲም
OK ሃይማኖት፣ ሀብታም፣ ሀይሚ፣ አዎ።
ሊዲያ፣ ካሌብ።
ካሌብ ማን ነው?
OK አያውቁትም።
አላውቀውም። ሌላ ሰው አምስት ነበረ እንዲገባ ያልኩት እኔ።
አምስት ኪሎ ቲማቲም አዟል ብርሶ ላይ።
እና ስልክ ስልኩ ቁ- አለ?
ስልክ ቁጥሩን ልንገሩት እሱን ንገሪኝ።
ዜሮ ዜሮ ዘጠኝ ዜሮ ሶስት እሺ
ሰባ ዘጠኝ ሰባ ዘጠኝ አርባ ሰባ ዘጠኝ ሰባ አራት ሰባ
ሰባ ሰባ እሺ ዜሮ check ላድርግና ዜሮ መልሼ ዜሮ ሶስት ሰባ ዘጠኝ ሰባ አራት ሰባ አዎ፣ እስኪ ይደው- መልሼ ይደውል።
እደውላለሁ ግን ካላገኘሁት እሺ እሺ ይደውሉ